አትደገፍም ነፍስ ይገዛል ስጋን ጌታዬ ስጠኝ እኔ ምለው ማንነት እንዳይኖረኝ የምኖረው ህይወት ያንተ እንዲሆንልኝ ይሄ ነው ጸሎቴ የየዕለትም ምልጃዬ የተሰበረን መንፈስ ባንተ የምትደገፍ እምነት ይገዛል ስጋን ጌታዬ ስጠኝ የጓዳዬን የስውሩን ማንም ሳይኖር ምኖረውን ቀድስልኝ በመንፈስ እጠብልኝ ሰው ማያየው ማያውቀውን በሀሳቤ የሚቀመጠውን እንደ ቃል እንደ ባህሪ አድርግልኝ አድርግልኝ ቀድስልኝ አድርግልኝ ቀድስልኝ ከቃላት ያለፈ ስር የሰደደ ለውጥ የስጋን ፈቃድ ቸንክሮ የሚሰቅል በመንፈስ ቅዱስ ፍሬ የሚትረፈረፍ ለሰው ልጆች የሚቆረስ ለብዙዎችም የሚተርፍ እንደተጻፈልኝ ጌታዬ አርገኝ የጓዳዬን የስውሩን ማንም ሳይኖር ምኖረውን ቀድስልኝ በመንፈስ እጠብልኝ ሰው ማያየው ማያውቀውን በሀሳቤ የሚቀመጠውን እንደ ቃል እንደ ባህሪ አድርግልኝ አድርግልኝ ቀድስልኝ አድርግልኝ ቀድስልኝ መስቀሌን ተሸክሜ እከተልሃለሁ በጠባቧ መንገድ ዛሬም እጓዛለሁ እስከ አሳርፍ ድንኳኔ በዓይኔ እስካይ ጌታዬ ትኩረቴ ሁሉ ወደ አንተ ነው ሕይወቴን ላንተ እንድኖረው አጋዥ መንፈስ ቅዱስ ዘወትር ቀባኝ